አዎ ሰላም ነኝ። ደግሞ በዛ ቴሌግራም ላከው ምንድን ነው የላከው? ምንድን ነው የሆነብህ?
ፎቶው ትናንትናው ገንዘቡ አካውንት ላይ ሳይወጣ እሺ፣ ሳይወጣው እሺ ማስበት ፈልጋል ነበረ አልገባም። በዛ
ዲፖዚት ቴክስት ልካል።
ዲፖዚት ሲያደርግ
ቴሌግራም ላይ ዲፖዚት ቴክስቱን ልካል አይደለ?
አዎ ላከ ላከ እኮ እሺ፣ ሲቢ ብር ነበር የምትጠቀመው አይደለም? የተለየ ድግ በቃ የቤስት ቤትና የቴሌ ብር ቁጥርህንም ላክልን እዛ ላይ እሺ።
ላከ ቴሌግራም ላይ እሺ።
ቴሌግራም ላከ እሺ ማን ነው ስም ቴሌግራም ላይ
ቴሌግራም ላይ ሙሐመድ ነው እ ሙሐመድ
መሐመድ አዎ
እሺ። እስቲ አሁን text አድርግልን እሺ። ቴሌግራም ላይ hi ብለህ ጻፍ።
እህ
ቴሌግራም ላይ hi ብለህ ጻፍ አሁን እሺ፣ እንድናየው
እሺ አይ አዎ።
ያው እ በቴሌግራም ጋር ልደውል አዎ ቴሌግራም ላይ ላክልንና እዛ እንመልስልሃለን፣ እንጽፍልሃለን እሺ።
እሺ